እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ሙሽራ ሙሽሪት ሙሽራ ሙሽሪት
ሙሽራ ሙሽሪ
ሙሽሮች እንኳን ደስ ያላችሁ።
እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ ለቅዱስ ጋብቻ ያበቃችሁ እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ እግዚአብሔር ደስ የሰራላችሁ አሸብሽሙለት ተባረክ በሉት እልልታ ስጡት አሸብሽሙለት ተባረክ በሉት እልልታ ስጡት ከጠላታችን ቀስት አመለጣችን ተሰበረው ወጥመድ ደስ ይበላችሁ ሐዘን መከራችሁ ተረሳ ዛሬ ነፍሳችሁ ትላለች እልልታ ዝማሬ አሸብሽቡለት ተባረክ በሉት እልልታ ስጡት አሸብሽቡለት ተባረክ በሉት እልልታ ስጡት እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ ለቅዱስ ጋብቻ ያበቃችሁ እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ እግዚአብሔር ቤት የሰራላችሁ አንዳደረጋችሁ አንድ ይለያችሁ ቤታችሁን ሰራው አይፈርስባችሁ ጣልቃ የሚገባው እርሱ ብቻ ነው ያውም ሊያቆነቸው ለማሰማመው እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ ለቅዱስ ጋብቻ ያበቃችሁ እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ እግዚአብሔር ቤት የሰራላችሁ አሸብሽቡለት ተባረክ በሉት እልልታ ስጡት አሸብሽቡለት ተባረክ በሉት እልልታ ስጡት እዚህ ያደረስከን እረኛ ማንን ማረግ ያሳየህን ስለወደድከን በሉ አሸብሽቡ ይብዛለት ምስጋና ኢየሱስ ከፍ ይል ይገባዋልና ኢየሱስ ከፍ ይበል ኢየሱስ ከፍ ይበል ደስ ያላችሁ ደስ ያላችሁ ለቅዱስ ጋብቻ ያበቃችሁ እንኳን ደስ ያላችሁ ደስ ያላችሁ እንኳን ደስ ያላችሁ ደስ ያላችሁ እግዚአብሔር ቤት የሰራላችሁ አሸብሽሙለትን ተባረክ በሉትን እልልታ ስቶትን አሸብሽሙለትን ተባረክ በሉትን እልልታ ስቶትን አሸብሽሙለትን ተባረክ በሉትን እልልታ ስቶትን አሸብሽሙለትን